ጤና ይስጥልኝ። ሁሉ ስፖርት ነው ባኮ የምንለደው
እንዴት ነሽ?
እግዚአብሔር ይመስገን።
እኔ የምልሽ ወልድ ስፖርት ከቢዝነሱ ውጭ ሆኗል እንዴ?
አልሆነ ነው።
አይ ሾፕ ምናምን የለውም ባህር ዳር ብዬ ነው።
በኦንላይን መጫወት ይችላሉ።
ኦንላይንማ አንዳንዴ እኮ ዶሜኑ እየሰራ ለምሳሌ ሰው ቢበላ ባሞስ ለምሳሌ እንደዛ ሆኗል። በልተን አልተከፈለንም፣ ምክንያቱም ከቢዝነሶች ሆኖ ነበር። ሲስተሙ ግን ይሰራል
እኮ ያልተከፈሉትም ያልተከፈለውን coupon ID ይዘው ወደ እኛ መደወል ይችላሉ። እኛ እናስተላልፍሎት እንችላለን። ግን በኦንላይን መጫወት ይችላሉ።
ስለዚህ አለ ማለት ነው።
አላው እየሰራን ነው።
ጥሩ እሺ፣ እሺ፣ መልካም ቀን።